ሄሎ አለን እግዚአብሔር ይመስገን።
ደውዬሽ ነበር ቅድም ዜና አባ ገብረኪዳን ብዬሽ በየገዳሙ ስልክ ስጥሃል ብለሽ ነበር ታውሽ ምን አለ ይቀጥላል።
ትንሽ ቆይና ቅድም ደውዬሽ ነበረ እሺ ምን ነበር የጠየቀኝ?
እና ያ የአባ ገብረ ኪዳን ባህር ዳር ስላቸው እየተሳሳን የገዳሙ ሊኖር ይችላል check ላድርግ ልብለሽ ነበረ
እሺ እኔ እኔ አልነበርኩም ያናገርኩና ልጠይቃትና መልሳ okay።
ትደውልሃለች። ይሄ ነው ቁጥርህ?
አዎ ይሄ ቁጥርሽ ስልሳ አምስት ቤት ነው።
አ ስልሳ አምስት ስልሳ አምስት መጨረሻ መጀመሪያሽ እሺ ስምህም አለበት?
ጠይቂ አሌክስ
አሌክስ።
አ
እሺ እሺ እሺ ጠይቂያት ነው ትደውልልሽ እጠብቃለሁ እሺ እሺ እሺ እሺ